hello ጤና ይስጥልኝ ቤተሰብ ልካለሁ እኮ በ Messenger ላክ አልኩት። በሌላ ሰው ያሲን ያሲን ጀመል የሚለው አወል ጀመል የሚለው በቴሌግራም ነው።
አዎ
እሺ እንመልሳለን። እሺ ቴሌግራም በጣም ብዙ transaction በጣም ብዙ እንትን ስላለ ነው። እሺ አሁን በቴሌግራም ዲፖዚት ነው አይደለ?
አ ዲፖዚት ነው አይደለ?
አዎ deposit እኮ አዎ ነው። እኔ ወደ በቻፓ አይደለ?
በቻፓ አይደለም ወደ- ወደ ጨዋታው ልኬ ማለት አዎ እኮ በቻፓ በኩል ከቴሌ ብር ነው አይደለ?
ከቴሌ ብር አዎ አዎ አዎ ከቴሌ ብር በቻፓ የሚደረጉ transaction ኦች ቻፓ system fail ስላደረገ እሺ።
እየ- እየገባ አይደለም። እሺ ይስተካከላል። እሺ ይቅርታ
አ- አሁን አይተሻል እንዴ እንትኑ ምኑን?
እ- እኔ የላኩት አዎ አሳውቀናል። እሺ ያንተ ብቻ ስላ- ሳይሆን